ጤናችንም ፊታችንም በደስታ እንድንደርስ
ሌላ
አይሰማም ደንበኛችን
እንትን ሚያን በርባሬ ድረስ
ምን አሉኝ ደንበኛችን
የጉርጊስ ማሽን ማለት ነው እህ
እ?
ምን አሉኝ
እ፣ የእንትኑ የጎርጊስ ድራፍት ማሽን ማለት ነው።
እህ
ይሄ መቀቀያው ተቃጠሎበት ነው።
ማቀዝቀዣው
አዎ፣ እ
እ፣ መቀየር ያስፈልጋል መሰለኝ። ይፈልጋል መሰበታ ማለት ነው። ደወል
አያቀዘቅዝም ነው አዎ፣
እ፣ ሰክተውታል ሶኬት ላይ አዎ፣ ጠ- አዎ፣ ሰክቻለሁ። መ- እንትኑ መቀቀያው ተቃጥሎ ነው መሰለኝ።